hello
hello አቤት ጤና ይስጥልን። የእኛ ገበያ ሱፐር ማርኬት።
አዎ ልክ ነሽ። እንዴት ዋልሽ?
እሺ ደህና ነኝ። እንዴት ዋልሽ?
አለን እግዚአብሔር ይመስገን።
አለን ከ We Plus Solution ነበረ ምደውልልሽ።
እሺ
ባለፈው የእኛ application ላይ ተመዝግባችሁ ነበር አይደል?
አዎ ተመዝግበናል። አዎ አሁን እኛ ቢሮ መጣ። አዎ አዎ agent ኦች ልከን ነበረ።
አዎ
እም፣ እንዴት እናስረዳሽ ምናምን ምን ተሰማሽ? አይቶሻል?
እም፣ እም፣ ምናምን አ፣ ስለ application ኑ አስረድታችኋለች አይደለ?
አዎ agent ኣችን አስረድታናለች። እኛ fill out አዎ።
አድርገን ስላልጨረስነው ነው እንትኑን application ላይ ይቅርታ አዎ fill out ያላደረጋችሁበት ምክንያት ምን እንደሆነ ታውቂያለሽ? active አልተደረገም።
okay።
active አይ እኔማ ስላላለ በእኔ በኩል ስላልጨረስኩት መስሎኝ ነበረ አዎ active ሞልቻለሁ።
አላረግንም እና አሁን አዎ ደግሞ active እያደረግን ነበረ እና አዎ አንዳንድ እ፣ እንትኖችን information ኦችን fill
hello